ሄሎ ሰላም ጤና ይስጥልኝ Best Bet hello
hello hello
ምንድን ነው ለምንድን ነው ትኬት የማትለቁት? ይኸው እንዳለ ነጭ አብርቷል።
እሺ cashier ኮዱን ንገረኝ
የትኛው ስልክ ያ- የኔ cashier ኮዱን ንገረኝ አ cashier ኮዱ እንትን ሀያ አራት እሺ
ሀያ አራት ሶስት እሺ
F F
F F አዎ ሶስት E አምስት አምስት A F አሁንም F አሁንም F ዜሮ D C አዎ C እሺ
E O ስድስት A
ስድስት A ዘጠኝ
cashier ኮዷን ከታች አትነግረኝም አባ
ከታች ማለት አሀ አስራ ሶስት ብላ የምትጀምረዋን ወይ አስራ ሶስት አስራ አራት ብላ የምትጀምረዋን cashier ኮድ የሚለውን ንገረኝ እሺ አስራ ሶስት ዘጠና ስድስት እሺ
ሰባ አራት ሀያ አምስት
ሰባ አራት ሰባ አራት ሀያ አንድ ሀያ አምስት ሀያ አንድ
ሀያ አንድ ሀያ አንድ ነው ሀያ አምስት ሀያ አምስት ነው መጨረሻ ሰባ አራት ሀያ አምስት እሺ እሺ ያው ገብቶልሃል እሺ ቼክ አድርገው እሺ